181887 ጤና ይስጥልኝ።
Hello፣ አቤት።
አንቺን ያናገርኩሽ አሁን ተቋረጠብኝ ስልኩ።
Okay፣ እሺ፣ ሌላ ሰው።
ወደ ሆስፒታል። አዎ፣
assessment ኣቸው chest focus sepsis እሺ።
with GCS እንትን ነው eleven ናቸው eleven እና ሶስት ሊትር አዎ፣ ሶስት አዎ፣ ሶስት ሊትር ላይ maintain ያደርጋሉ።
እሺ። ምንድን ነው diagnosis ኣቸው አልከኝ?
sepsis of chest focus sepsis።
አዎ፣ of chest focus እሺ። እ፣ ስንት ዓመታቸው ነው?
ሰማንያ አምስት female ዓመታቸው ነው። Vital sign ኣቸውስ?
Vital sign BP BP መቶ መቶ ሰላሳ በሰማንያ ነው። Heart rate ኣቸው ሰማንያ አራት ነው። Saturation ሶስት ሊትር ላይ ናቸው። Random ኣቸው ሁለት መቶ ሶስት ሊትር ላይ maintain አዎ፣ ያደርጋሉ።
ሶስት ሊትር ላይ maintain ያደርጋሉ።
እሺ፣ እሺ። በቃ እ፣ ቁጥርህን ይዣለሁ እዛ communicate እሺ።
አድርግና መልሼ እደውላለሁ።
እሺ የ- የእነሱን ስልክ ቁጥር ልስጥሽ?
ያኔት እሺ፣
አይ የያኔት ሳይሆን የ family ው የማ- የ family እሺ፣ እሺ፣ እ።
ዜሮ ዘጠኝ ዜሮ ዘጠኝ አስራ ሶስት እሺ፣
አስራ አስራ ስድስት አስራ ስድስት
ዜሮ ስድስት ሰማንያ ስምንት እንደገና ድግ ስድስት ሰማንያ ሶስት
ቀስ ዜሮ ዘጠኝ አስራ ሶስት አስራ ስድስት ዜሮ ስድስት ሰማንያ ስምንት ሰማንያ ስምንት ነው።
አዎ እሺ፣ እሺ።